Hello Hello ጤና ይስጥልኝ Flintstone ነው ምን እንርዳዎት?
ስለ አክሲዮን ሽያጭ ለማግኘት information ምናልኝ?
ለማግኘት ስለ አክሲዮን ሽያጩ information ለማግኘት ነበር።
Okay ምን ላይ ሰምተው ነው
እ፣ ምንድን ነው እ?
በቴሌቪዥን ንግግር ላይ። Okay እሺ አሁን ምዝገባ ላይ ነን። ስሞትና ስልኮትን እይዛለሁ። ሐምሌ አንድ ላይ ነው የሚጀምረው። ያኔ ደውለን እናሳውቆታለን። ስሞትም አልበል አብዲ ቂጣታ ማን አሉኝ?
አብዲ አብዲ
ቂጣታ
እሺ እንደውልሎታለን ሐምሌ አንድ ላይ። መልካም ቀን